ጤና ይስጥልን። Hello Visa ዓለምነሽ ባኩት ምን አይነት የጉዞ መረጃ ልስጥዎት?
ጤና ይስጥልኝ። አንጎላ visit ለማድረግ ፈልጌ ነበርና ምን ምን ያስፈልገኛል?
አንዴ መስመር ላይ ጠብቁን ደንበኛችን። ደንበኛችን ለስራ ነው መሄድ የፈለጉት ወይስ ለምንድን ነው መሄድ?
ለጉብኝት ለመጠየቅ
እሺ እ ለ